ሄላ
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ስራ ለመቀጠር ነው የምጠራው።
ስራ link ኡ ላይ ተመዝገቡ። ቪዲዮ ስር link አለ።
okay፣ ስራ አላገኘሁት ነበር።
እ፣ ከቪዲዮ ስር እ፣ በሰማያዊ color link አለ። የቪዲዮ link ማለት ነው። እዛ ጋር ዩቲዩብ ጋር አብሮ ለመስራት የሚል form አለ።
እ፣
የሚጠይቀውን ኢንፎርሜሽን በሙሉ ይይዛል።
እሺ፣ አመሰግናለሁ።
እሺ